ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ? hello አቤት አቤት አቤት ምን አንድ ትኬት እንትን ነበር እ እሺ ቦነስ ልጠይቅሽ ነበር እሺ ንገረኝ። cashier code እ cashier code ኡን ንገረኝ።
cashier code እህ የት ላይ ነው ያላት?
መጨረሻ ላይ ወደ ታች ላይ cashier code ብላ አለች።
እም፣ okay አገኘኸው?
አ እሺ አስራ አንድ አስራ አንድ አርባ ሶስት
አርባ ሶስት ዜሮ ዜሮ ዜሮ ሰባት ዜሮ ሰባት እሺ በሁለት ጨዋታ ነው የወጣው። እሺ ቦነስ የለውም።
ነው እሺ አዎ እሺ እናመሰግናለን ስለደወልክ። መልካም ቀን።
እሺ